ዝም አያሰኘንም እዘምራለሁ ኢየሱስን አግኝቼ እዘምራለሁ ታላቅ ተአምራቱን እዘምራለሁ አይተዋል አይኖቼ እዘምራለሁ ዝም አያሰኘንም እዘምራለሁ ጌታዬን አግኝቼ እዘምራለሁ በሱ መታሰብን እዘምራለሁ በዘመን ያይቼ እዘምራለሁ ደስ ብሎኛል ከክፉ አምልጬ ወጥቻለሁ በእልልታ መቅደሱን አጥናለሁ በምስጋና ፊቱ እቀርባለሁ እዘምራለሁ ከእጁ ከተቀበልኩ ኢየሱስ ከሰጠኝ በደስታ ልዘዋ እንዲህ ከቆመኝ ያለ ልክ ክብርን እሰጣለሁ በዝማሬ ስሙን እጠራለሁ ያየሁትን ማዳን አወራለሁ ከጠላቴ ፈቃድ አምልጫለሁ ያለ ልክ ክብርን እሰጣለሁ በዝማሬ ስሙን አከብራለሁ ያየሁትን ማዳን አወራለሁ ከጠላቴ ሀሳብ አምልጫለሁ ደስ ሰኝቶኛል ለደስ በለበሱ አምልኮ ልልታዬ ይድረስ መቅደሱ በታላቁ ክብር በሞላበት በማደሪያው ዝማሬ ይብዛለት አእላፋት እልፍ መላእክቱ ቅዱስ ቅዱስ እያሉት ፊቱ በታላቁ ክብር በሞላበት በዙፋኑ ዝማሬ ይብዛለት አእላፋት እልፍ መላእክቱ ቅዱስ ቅዱስ እያሉት ፊቱ ቅዱስ ቅዱስ ቅዱስ ቅዱስ ቅዱስ ቅዱስ ቅዱስ ቅዱስ ቅዱስና እጅግ የተዋብክ ደስ ይለኛል ጌታን ተሳመልክ ወደ ብዙ ክብርና ሞገስ ብዙ ብዙ ዝማሬ ይድረስህ ቅዱስና እጅግ የተዋብክ ደስ ይለኛል ጌታን ተሳመልክ ወደ ብዙ ክብርና ሞገስ የሚወዱ የሚሉ ንገስ ቅዱስ ቅዱስ ቅዱስ ቅዱስ ቅዱስ ቅዱስ ቅዱስ ቅዱስ ቅዱስ ቅዱስ ቅዱስ ስላለሁ በማደሪያ እዘምራለሁ። ዛሬ ይብዛ ያረገ እልልታዬ ክበርልኝ ኢየሱስ ጌታዬ። ቅዱስ ቅዱስ ቅዱስ ስላለሁ በማደሪያ እዘምራለሁ። ዛሬ ይብዛ ያረገ እልልታዬ ንገስልኝ